ጤና ይስጥልኝ አሪፍ ዋልት የማኮም ደርጋሩት እሺ አብሮ ይስጥልን ከቢቴክስ ዊድሮ አድርጌ ነበር ቆየብን
ወደ ቴሌ ብር ነበር ያደረጉት አዎ
ስንት ብር ነበር
አራት ሰማንያ አመት ሰማንያ አዎ እሺ ዛሬ ነው የሞከሩት አሁን ሁለት ሰዓት ከአስር ነው ሌላ ቀን አንድ ደቂቃ የማይቆይም ነበር
check እንድናደርግሎት በዚህ ቁጥር ነው የሚጠቀሙት ቴሌ ብር አዎ ልንገርሽ ዜሮ ሀያ ስምንት ሀያ ስምንት አስራ ስድስት አስራ ስድስት ሰማንያ አራት ሰማንያ አራት አርባ ስድስት አርባ ስድስት እሺ ንገሩኝ ቴሌብር ላይ የተመዘገበበትን ሙባረክ መሀመድ ሁሴን
መሀመድ ወይ ሙባረክ መሀመድ ሁሴን አዎ።
የሰጡን መረጃ መዝግበናል። አሁን የቴሌግራም ስልክ ቁጥራችን እንስጦትና አዎ።
እስክሪኑን አንሰው ይላኩልን።
እሺ ንገሪኝ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት
ሲልኩ ስምና ስልክ ቁጥሮትንም ያስቀምጡልን።
እሺ አመሰግናለሁ።
ለምረዳው ሰጋለ አይ የለም በቃ ስልኩን እስኪ ቼክ አድርግልኝ የኔ ነገር እሺ ዘጠኝ ሀያ ስምንት አስራ ስድስት ሰማንያ አራት አርባ ስድስት ነው ያሉኝ። በዚህ ክሬሽ ውስጥ እንደላኩ እናረጋግጣለን።
ትልሻ ነው
ተደውለን ሰቅለን ገሎ ከሚሰሩ በኋላ ስለ አገልግሎት ያሉትን አስተያየት ቀምብለን መልካም መሰቃለት መልካም ነው።